ሰላም ነው።
ሰላም ለውጠው
እስኪ ስኬት ጎል ትልቅ ወጥ ብዬ ላንድ ነበር።
እሺ ምን አሉ?
እንግዲህ ቁጥሩን አስራ ሶስት
እሺ
አስራ ሶስት ዜሮ ሰባት እሺ
ከአስራ ዜሮ ሰባት ዘጠና አርባ ሶስት
እሺ ሎስ ነው
እ loss ነው።
ስንት ቡድን ወድቋል?
አንድ ለሱ ገና ያልታረመም አለው ጨዋታ ግን ከታረ ያልታረም አለ አዎ ከታረሙት ውስጥ ግን አራት ጨዋታ ወድቋል።
አይበለው ሌላ መንገድ እሺ አስራ ሶስት ዜሮ ሰባት እሺ
ዘጠና ሁለት ሀያ አራት
ይሄ ሶስት ጨዋታ ወድቋል።
ሌላ መንገድ እሺ okay ያለቀልህ okay አስራ ሁለት የተመጣጥ ነው ዘጠና ስድስት እሺ
አስራ አራት ዘጠና አራት
ይሄም አራት ጨዋታ ወድቋል።
እሺ አስራ ሁለት ዘጠና ስድስት እሺ
አርባ ሁለት ሰባ አራት
ይሄ ሁለት ጨዋታ ወድቋል።
እሺ አስራ ሁለት ዘጠና ሁለት እሺ
ሀያ አንድ ስልሳ አምስት
ይሄ አራት ጨዋታ ወድቋል።
እሺ እ አስራ ሁለት ሰማንያ አንድ
እሺ አስራ ሁለት ሰማንያ አንድ ስልሳ አምስት ሀያ አንድ
ይሄም አራት ጨዋታ
እሺ እ አስራ ሁለት ዘጠና ሶስት እሺ
ሀምሳ አንድ ሰባ ሁለት
ይሄም አራት ጨዋታ
እስኪ አንድ ሁለት ነው የቀሩ ይቅርታ ጋር እሺ አስራ ሁለት ዘጠና ስድስት እሺ
ስልሳ ሁለት ሰባ ሰባት
ይሄ ሁለት ጨዋታ ወድቋል። አንድ ጨዋታ ይቀራል ገና ያርሰናል።
እሺ ሌላ አንድ ድንገር ሲዘቀረ በቃ እሺ፣ አመሰግናለሁ። ይሄ እንትን አንድ ጀም እንትን ጀምሯል። የሀያ ሰዓቱ ይጀምራል አሁን አስራ ሶስት ያርስ- ያር- እስቲ ቼክ ላድርገው። እሺ አስራ ሶስት እ ሰማንያ እሺ አምስት ዘጠና አራት ስንት አምስት ዘጠና አራት
አም- አስራ ሶስት አሉኝ ሰማንያ
አምስት ዘጠና አራት አንድ ቁጥር ይጎድሏል።
አስራ ሶስት አስራ ስምንት okay አስራ ሶስት እሺ አስራ ስምንት ዜሮ አምስት ዘጠና አራት እሺ እሺ፣ ይሄ ገና ነው።
አሁን የጀመረ ጀምሯል።
አዎ አዎ
ስንት ድረስ ናቸው አሁን?
አይ ገና ነው ነው ያልኩት። እስቲ ነው።
ውጤት ከጀ- ከጀመሩ ሊቀው አንዴ የመጀመሪያውን ጨዋታ ሌሉት እሺ፣ እሺ፣ እሺ፣ እሺ።
እ አንድ ለዜሮ ሰማንያ ሁለተኛ ደቂቃ ላይ ደርሷል። የቬሮና አንድ ለዜሮ እየመራ ነው።
ማን ነው የሚመራው?
ቬሮና የመጀመሪያው ማለት ነው። ሄ- ሄ- ሄላስ ቬሮና የሚለው okay፣ እሺ፣ እሺ፣ እሺ።
የኢንተር ሚላን እ፣
እ፣ ኢንተር ሚላንስ ኢንተር ሚላንንም ሊቨርፑልንም
ሊቨርፑል እና አርሰናል አቻ ናቸው አንድ ለአንድ።
አንድ ለአንድ ናቸው።
አዎ
እሺ፣ እንትናስ እ፣ ኢንተር ሚላንስ
ቆይ የኢንተር ሚላንን እየ- ለማየት እየሞከርኩኝ ነው። ሰማንያ ሁለተኛ ደቂቃ ላይ ነው ኢንተር ሚላን ሁለት ለዜሮ እየመራ ነው።
ኢንተር ሚላን እየመራ ያለ አዎ ሊቨርፑል ከአርሰናል አቻ ናቸው
yeah፣ እስካሁን ድረስ እ?
እስካሁን አቻ ናቸው።
ሊቨርፑል ከአርሰናል እ፣ አዎ ሀምሳ ሁለተኛ ደቂቃ ላይ ናቸው። አቻ ናቸው።
እሺ፣ አመሰግናለሁ።
እሺ መልካም ምሽት።
ወላሂ አመሰግናለሁ።